ጤና ይስጥልኝ ሁሉ ስፖርት ነው ማኮመልከው
እንትን screenshot አርገህ ላክልኝ ብለሽኝ ነበር ላኩልሽ እንትን በቴሌግራም
ማን ልበል ስሞትን ሀጎስ ሀጎስ አዎ ዘጠና አራት የሚጨርሱ ወይም H square outlaw ነው የሚለው የቴሌግራም
ማን ማን ነው የሚለው የቴሌግራም ስም H square outlaw ነው
H square outlaw
outlook እስቲ spelling ንገሩኝ H እሺ S U እሺ
U ኤ
እም R E እም
O U T
እሺ L O W
በዚህ እየመጣልኝ አይደለም እስቲ ስልኮትን ይንገሩኝ እሺ ስልኮትን ይንገሩኝ እሺ ዘጠኝ ሰላሳ እም ዘጠኝ እም ስልሳ ስድስት እም ሀያ አንድ ዘጠና አራት
እሺ የትኛው ነው አንድ ሺው አንድ ሺው ነው አዎ አንድ ሺ
አስተላልፍ የለውታለሁ በትዕግስት ይጠብቁ እሺ እናመሰግናለን እሺ እሺ